የሚባለው
እሺ በአንዴ
ሄሎ
ሄሎ ሰላም ጤና ይስጥልኝ ከቻፓ ነበር የምደውለው ለ national ID ክፍያ ፈጽመዋል ነው
አዎ አዎ
national ID ው ተቀብለዋል እንዴ
ገና አልደረሰም እያለኝ ነው እዚህ ፖስታ ላይ ነው አዎ እሺ እሺ እሱን ለማረጋገጥ ነበር እናመሰግናለን